የደወልኩለት ነው።
ሄሎ ሄሎ ተስፋ አቤት።
ወይ customer ኧሯ ጋር ደውለንላት ነበረ ቦታ ቀይራለች ያልከኝ አ አ
እንትን ጋር ነው ያለችው። እሺ ፌቲያና አፓርትመንት ታውቀዋለህ? ጀሞ ሚካኤል ጋር ያለው ጀሞ ሚካኤል እኮ እኔ እሱ ጋር ነው ያለሁት እኮ እሷ ወደ ቆሼ ትጠጋለህ ነው ያለችኝ። እዛ ማደያ አለ ማደያው ጋር ድረስ ትመጣለህ ነው ያለች።
እንትን ነው አፓርትመንት ነው ፌቲያና አፓርትመንት የሚባል እዛ ነው ያለችው። ጀሞ ሚካኤል እኮ- አካባቢ ጀሞ ሚካኤል ያው አፓርትመንቱ ጋር እኔ ትደውላት ወደ ቆሼ በሚወስዱ ትመጣለህ ላይ ማዲያው ጋር አለች። ማዲያው ደግሞ ገና ቆሼ ጋር ነው ያለ።
እኛ ያለን እንግዲህ ምን አፓርትመንቱን ታልፋል አውቀከዋል ያለው እየነገርኩህን አፓርትመንት አ አውቄዋለሁ አፓርትመንት እዛ አይደለም ያለው አረ እኔ አሁን እዛ ነው ያለሁት። እሷ ደግሞ ወደ ቆሼ ተጠጋ ብላኝ እኮ ነው።
ወደ ቆሼ ተጠጋ እያለችኝ ነው። እና ወደ ቆሼን አልፎ ማደያው ጋር እያለችኝ ነው ነው እያለኝ ነው። ቃ እንዴ እደውልልሃለሁ እሺ።